ላምጣ የመሰለህ እሱ ነው እግዚአብሔር ይመስገን ዶንኪ ጅብ ነው። የወጌሻ አራተኛ ዙር መመዝገቢያ ቁጥር
አዎ ለመመዝገብ ነበር።
ማን ልበል ስሞትን?
መሰረት ማሞ እ?
መሰረት ማሞ
መሰረት ማሞ
ማሞ ማሞ
እኮ መሰረት ማሞ።
ማሞ አዎ
Okay ስልክ ቁጥር ይነግሩኛል?
ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ እሺ አስራ አራት
አስራ አራት አርባ አራት
ዜሮ ዘጠኝ አስራ አንድ አርባ አራት እሺ
አስራ አራት አርባ አራት እሺ
ሀምሳ ሰባት
ከየት ነው የሚደውሉልን?
አዲስ አበባ
የት አካባቢ?
ላፍቶ
እሺ ማስታወቂያው ምን ላይ ነው ያዩት?
ነበር እ?
ዩቲዩብ ላይ
Okay እሺ እ፣ ኦንላይን ላይ ነው መማር የሚፈልጉት ወይስ በአካል ነው?
በአካል ምን ቃ- ቃና ቃን አልችልም ከአስር በአካል እ፣ አያት ተስፎ ሲኒማ ነው በሳምንት ሶስት ቀን ነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል።
ሰዓት። Okay እሱን እችላለሁ፣ ችግር የለው። በአካል ስለዚህ በአካል ይሻሎታል።
አዎ አዎ Okay እሺ እ፣ ሰላሳ I mean ሀያ credit hour ነው ትምህርቱ በ credit hour ሰባት መቶ ሀምሳ ነው። ይሄ ማለት አስራ አምስት ሺህ ማለት ነው። ነገር ግን ከየካቲት ሀያ የካቲት ሀያ አምስት እና ከዛ በፊት ክፍያውን የሚፈጽሙ ከሆነ ሰላሳ አራት percent discount ስላለው እ፣ አስር ሺህ ብር ብቻ ነው የሚከፍሉት ማለት ነው።
እሺ እሺ እናት አካውንትን አመሰግናለሁ።
ላክሎት ለመመዝገብ ወስነዋል ወይስ ገና?
ዩቲዩብ ላይ ያልክ አይ መልሼ ልደውል። ዩቲዩብ ላይ ማይ ስላየሁት አካውንቱን እንቻላለሽ።
ገባ። እሺ እሺ አመሰግናለሁ።